హలో అననేస్ አቤት హలో ሄሎ እንዴት ሄሎ ዋልክ? ገነት ነኝ ከላይነን አይሰማም?
ይሰማል ይሰማል እሺ ይሰማል። እሺ ሰላም፣ እንዴት እና
ሳፒያንዛ ፕሮሲድ እያደረግኩኝ ነበረ እና ዶክመንቶች ዘጋጅ ጨረስኩኝ። ሶ ዶክመንትን ሳስገባ ስፔሲፊካሊ ፓስፖርት ማለት ነው ተመዝግቧል ይላል እና ሳፒያንዛ ላይ አድርገሃል?
Sapienza
አዎ።
ይላል። Sapienza እዛ hello፣ በአሁኑ አመት ይሰማኛል?
አይደለማ አዎ።
በአሁኑ- በአሁኑ አመት አይደለም
መቼ ነው ያደረግከው?
ባለፈው አመት ላይ አድርጌ ነበር አንዴ
እሺ እንደዛ ከሆነ username ባለፈው አመት ማለት መቼ ነው like ለአሁኑ የሚከፈትበት ጊዜ ያለ አይደለም ቀደም ብሎ የሚከፈል ሁለት ሺህ ሀያ አራት ከመግባቱ አስቀድመው ለምሳሌ እንደ 네.
ማርቼ ማለት ነው ሰው እንደዛ ከሆነ በዚህኛው አመት እንደተደረገ ነው የሚቆጠረው እና user name እና password ያስፈልገኛል otherwise በራስ ነው proceed የምታደርገው ማለት ነው ያን አላደርግም ማለት ነው
አይ እንትን አላልኩም በአሁኑ ስለዚህ- ቢሮ አላደረኩም እዛ እሱ ነው የምልህ enrollment application enrollment ላ ነው የስ ስለዚህ አሁን portal ኡ ያው register ማድረግ ጊዜ መመዝገብ አትችልም። ፓስፖርትህን ያግድ የምትመዘገብ ፓስፖርት ያያገብኝ ያለው እ፣ ምን እናደርጋለን? ዩዘር ምህና ወርድህን የአለውን አመት ያልከውን ማላክልኝ ቼክ ማድረግ እችላለሁኝ። የዘንድሮ ያና ነው የሚለውን ነገር
በቃ እሺ አሁን ዩዘርና ፓስወርድ ላክልኝ። ከዚህ ቱና ያለው ሌሎችም ዩኒቨርሲቲ አሉ ላይ እናደርግባቸውን ኦኤልሲ ልትፈተን ትችላለን። ምክንያቱም ኤስኤቲ ያለህ አልመሰለኝም አይደለ?
ይሄማ ኮልክ አዎ።
አይናልሽ ቲኦኤልሲ አይ አዎ፣ ለናቹራል ሳይንስ ቲኦኤልሲ አይ ነው። ይህ የሚሆነው ስራ ሳይንስ ነው።
እኮ ስለዛ- ሳይንስ አይደል እንትን እያልን ያለ ነው ሶሻል ሳይንስ ነው ይመስላል።
ስፔሲፊካሊ ምርጫ
እሱ ላይ ስንሞላ ለመንት ኢኮኖሚክስ ፖዚሽን ምናምን ከሆነ ነው። እንደዛ ከሆነ ችግር የሳፒያንዛውም ብዙ የሚያሳሰኝ አይደለም ማለት ነው። ሊቀር ይችላል የሳፒያንዛ እንደዛ ከሆነ አዎ።
መልካም። በቃ እሺ።
እሺ የክ- የአፍካሪ ሆነ ካፎስ ጋር ጠበቅኩኝ ነው ያለሁት። ራንኪንግ አለው። ሶ ራንኪንግ ጠበቅኩኝ ያለሁት evaluation ኑ እንደ አምና ወዲያው ቶሎ አይልኩም። አሁን ranking ተቀምጠው ያለውን አንቶቹን ማለት ነው። ከዛ ይባሻል አንዱ የሚሆኑ procedure ኦች አሉ። ስለዚህ እሱን እየተከተልን እየሄድን ነው። so መጨረሻ ላይ አሳውቅሃለሁ እንደ አርቼ ማለት ነው።
እሺ እሺ እሺ ራናንያስ በጣም ጊዜ መልካም ቻው።
ነው።
እሺ ላንተም